ጤና ይስጥልኝ ይሰማል ይሰማል
ሄሎ ሄሎ
ጤና ይስጥልኝ አሪፍ ቤ ነው ለጫወት ሰላም ነው እንዴ ነሽ?
አለ
ሄሎ አይሰማም።
ይሰማኛል ምን ለርዳችሁ
እ፣ ከትላንት ወዲያ እንትን ቅሬ complain አድርገን ነበረ እና
እሺ
ገንዘብ ምን ነበረ?
ተመላሽ እንዲደረግልን ወደ ቴሌ ብር እንዲገባ ማለት ነው እና እስካሁን ከምን አልገባም።
ከምን site ነበር ወደ ቴሌ እ፣ ከምን ከምን site ነው
ከቶፕ ከቤቴ ከቶፕ አዎ፣ ከቶፕ
አዎ።
እሺ ተመሳሳይ ቁጥር ነው ያስመዘገቡት እ፣ ቶፕ ላይም ቴሌብርም ላይም የሚጠቀሙትን እ፣
ያስመዘገቡት ቁጥር እ፣ የትኛውን ነው ይሄን ነው ትላንትና ምን እኮ ደግሜ አስመዝግቤዋለሁ። በዚሁ ቁጥር ነው ዜሮ ዘጠኝ አስራ ስድስት ሰማንያ አምስት ስልሳ ሰባ አንድ ብለን ቁጥር ሲሰጡ ተመሳሳይ ቁጥር ነው የሰጡት ቶፕ ላይም እ፣ ቴሌብርም ላይም የሚጠቀሙትን
ምናችሁ
ተመሳሳይ ቁጥር ነው የሚጠቀሙት ለቶፕ ቢቲንግም ለቴሌብርም አዎ፣ አዎ፣
ተመሳሳይ ቁጥር ነው አዎ።
እሺ ደንበኛችንን ስሞትም አልበል
አዲስ እኮ አይደለም ከትላንት ወዲያ ተመዝግቦ በል ስሞትን
ኤርሚያስ
ደንበኛችን ተመዝግቦለታል። ኬዞ ትንሽ ታገሱን እ፣ ለፍጥነት እንዲረዳ ቶፕ ቤቲንግም ተመሳሳይ case እ፣ ሪፖርት ያደርጉ።
አርግ ያለው የዛኑ ቀን ያደረኩት እናንተ ጋር ያደረኩት ቶፕ ቤቲንግም አድርገዋል። ምን አ።
ምን ምላሽ ሰጡት?
ይስተካከላል ነው ያው እንደናንተ ነው ይስተካከላል ይጠብቁ
እሺ ደንበኛችን ታይቶ ችግሩ ያለው ከአሪፍ ፔይ ከሆነ ገንዘቡ ተመላሽ ይደረግሎታል።
ታዲያ ከእናንተ ነው እኮ ችግሩ ተቆርጧል ተከስር ብሎ ነው ወደ ቴሌብር ያላከልኝ እኮ
እየተጣራ ነው።
እ እሱ ይጣራና ተጣርቶ
እና ተመላሽ ሶስት ቀን ነው እንደምታጣሩት ይደረግ። ተመሳሳይ case የገጠማቸው ብዙ ደንበኞች ስላሉ ነው። ትንሽ እንዲታገሱ እንጠይቆታለን። እሺ፣ መልካም ቀን።